ያየሁትን ነገር ተመክሬ ተነግሬ ባገር ምን ጎትቶ መጣብኝ ያናረጅ ያኔ ድሮ ፍቅር ጉድፈላ ዘንድሮ አቤት አቤት ማን አስተማረብኝ ማስቲካ ኩኛለሁ ከረሜላ ካፏ ሳደረኝ ይሰማኛል ጥሩምባ የእውነቷን ነው ጥሩምባ እልልታው ጭፈራው ደመቀ ፍቅሬ ተማምሶ ገባ ኧረ ጉድ ኧረ ጉድ ፈላ ኧረ ጉድ ኧረ ጉድ ፈላ ውፍረት ይሉኝታዬን አሳጣኝ ልቤ ለፍቅርህ እያደላ ሕይወት ልጁን ሲንጎራደድ ያንን ሽንጡን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙት በዚህ ጉዳይ ወይ ቁመና ወየው ዛላ ሰው እንዳለ አይበላ አለለካ የሰው ሀረግ ደረት ክንዱ ባለማረግ ባለማረግ ባለማረግ ባለማረግ እስቲ በጆሮዬ ፍቅርን ይድገም ያነብንባልኝ ከትንፋሹ በልጦ የሚደመጥ ምን ሙዚቃ አለኝ በእጁ ቢነካካኝ ድምፅ አወጣ እኔም እንደ ጊታር ጉድ አረገኝ መውደድ ጉድ አረገኝ የዚህ ሰው ፍቅር አቤት አቤት አቤት አቤት አቤት አቤት አቤት አቤት ፍቅሬን ላንተ ሰጥቻለሁ ጓደኛዬ ቤትህ እመቤት ኧረ ጉድ ኧረ ጉድ ፈላ ኧረ ጉድ ኧረ ጉድ ፈላ ውፍረት ይሉኝታዬን አሳጣኝ ልቤ ለፍቅርህ እያደላ ስንት አጥምደህ ስንት ይዘሃል ስንቷን ቆንጆ አፍዝዘሃል የሴት ሁሉ ቀል ማረፊያ ክንፍ አለ ወይ ማንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ ልንገራቸው ጀግንነት ግን የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ ይኸው ይሰማኛል ጥሩምባ ይኸው ይነፋል ጥሩምባ እልልታው ጭፈራው ደመቀ ፍቅሬ ተማልሶ ገባ ኧረ ጉድ ኧረ ጉድ ፈላ ኧረ ጉድ ኧረ ጉድ ፈላ ውፍረት ይሉኝታዬን አሳጣኝ ልቤ ለፍቅርህ እያደላ ስንት አጥምደህ ስንት ይዘሃል ስንቷን ቆንጆ አፍዝዘሃል የሴት ሁሉ ቀል ማረፊያ ክንፍ አለ ወይ ማንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ እንገራቸው ጀግንነት ግን የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ የኔ አንበሳ ይኸው ይነፋል ጥሩምባ ይኸው ይሰማኛል ጥሩምባ እልልታው ጭፈራው ደመቀ ፍቅሬ ተመልሶ ገባ ኧረ ጉድ ኧረ ጉድ ፈላ ኧረ ጉድ ኧረ ጉድ ፈላ እፍረት ይሉኝታዬን አሳጣኝ ልቤ ለፍቅርህ እያደላ ሕይወት ልጁን ሲንጎራደድ ያንን ሽንጡን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙት በዚህ ጉዳይ ወይ ቁመና ወየው ዛላ ሰው እንዳለ አይበላ አለለካ የሰው ሀረግ ደረት ክንዱ ባለማረግ ባለማረግ